እየተሳሳምን ብቻ አንዴ በፓንቴ አንዴ እጁን እየከተተ እያሸ እምሆኑን አሳጣኝ በቃ መሳሜን ትቼ ዝም ብዬ ጋደም አልኩለት። እሷ ከታች ቁላውን ስጠባ እሱ ደግሞ ወደ ላይ ጠጋቤ አለኝና ብቻ እግሬ ተንጠልጥሎ ከሱ ትንሽ ወደ ላይ ከፍ ብዬ እግሬን ከፈትኩለት። እሷ ከታች ቁላውን ስጠባለት እሱ ደግሞ ወንሴን መላስ ጀመረ። ያቺ እያሻት ያቆማትን ቂንጥሬን ጥብት ሲያደርግልኝ በቃ ቁላውን ባይከትብኝ ሁሉ በጣም ነበር ደስ የሚለኝ። የሌለ ረጣ ጥብ ያለው ደስ ብሎኛል። ረጨው